ጤና ይስጥልኝ ስፖርት ባኮመን ደዳ
online transfer አድርጌ ብሩ መሀል ላይ ቀርቶ ነበርና እሺ ቁጥር ሰጥታችሁኝ እዛ ላይ የእንትኑን ኮፒ አድርጌ ልኬው ነበር። ሳምንት ሆነ እሱ ራሱ።
በዚህ ስልክ ነው የላኩት ቴሌግራም
አዎ አዎ
ዘርሽ የሚለው ነው አዎ ልክ ነው።
wallet ኡ ነው ወይስ የትኛው ነው ጥያቄዎት?
wallet ላይ እ እ wallet ኡ አልተከፈተም።
ከቴ አይደለም እሱማ ተከፍቷል። ከቴሌ ብር ወደ wallet transfer ሳረግ ከቴሌ ብር ቆርጦ ትራ- wallet ውስጥ አልገባም።
እሺ ድጋሚ አስተላልፍልታለሁ።
እሺ እሺ